ሄሎ ጤና ይስጥልኝ ቤት ቤት
withdraw ቴሌብር ጋር አላርግም።
እሺ
ባንክ ብቻ ትጠይቃለህ። ቴሌብር አላርግም ደግሞ
withdraw ማድረግ ፈልገህ ነው ወይስ ምንድን ነው?
withdraw ማድረግ ፈልገን ቴሌብር የለም ላይ ላይ ፈልገን ባንክ ብቻ ነው እንጂ ቴሌብር አጣ
የት በምንድን ነበር withdraw ለማድረግ የፈለግከው? በሳንቲም ነው በሳንቲም ነው በቻፓ ነው?
ቻፓ በቻፓ ነው። ባንክ ቴሌብር ነው። አንተ ወደ ቴሌብር ነው የፈለግከው? በሳንቲም ሞክረዋ በሳንቲም ሞክረዋል?
በሳንቲም አዎ ሳንቲም ፔ ላይ ሞክረው።
እሺ በሳንቲም ተለት ትሞክራለህ?
አዎ አዎ አዎ ሳንቲም ፔ ላይ እሺ እሺ እሺ አመሰግናለሁ።
እሺ